በዛዚህ ላይ በሄደው ሰዓት ደግሞ ከነቀምት የነገ የነቀምት በረራ ስንት ሰዓት ነው ያለው?
ነቀምት?
አዎ እሺ check ላድርግልዎ። ትንሽ ይጠብቁኛል መስመር ላይ።
እሺ እሺ ይቅርታ መስመር ላይ ያቆየሁት።
ችግር የለውም። ስንት ሰዓት ነው?
ከነቀምት ወደ አዲስ አበባ?
አይደለም ከአዲስ አበባ ነቀምት።
እሺ እሺ እያየሁሎት ነው።
እሺ
እሺ ይቅርታ መስመር ላይ ያቆየሁት።
ችግር የለውም።
ከዚህ በኋላ ከአዲስ አበባ ነቀምት በረራ ያለን እሮብ ነው፣ የፊታችን እሮብ በጠዋቱ የዚህ እኩል የሚነሳው የሰኞ በረራ ስንት ሰዓት ላይ ነው የሚበራው?
ሰዓቱ ተመሳሳይ ሰዓት ነው የሚወጣው፣ ግን የለም flight ሞልቷል።
እሺ ስንት ሰዓት ላይ ነው የሚወጣው?
ትኬት አለዎት እርስዎ?
አዎ ስለዚህ የበረራውን የመነሻ ሰዓት ነው የፈለጉት የእርስዎን?
አዎ አዎ
እሺ አንድ እሺ ይቅርታ፣ የትኬት ቁጥር ወይም ምዝገባ ኮዶቱን ይሰጡኛል ልይሎት?
የትኬት ቁጥሩ አዎ፣ ወይም ምዝገባ ኮዱን ከሁለት አንዱ። ትኬት ቁጥሩ ዜሮ ሰባት ብሎ ነው የሚጀምረው። የመክፈያ የኮዱ ደግሞ ስድስት እንግሊዝኛ ፊደሎች።
ቆይ እሺ አንዴ ጠብቂኝ፣ text ውስጥ ልግባ።
እሺ እሺ
ዜሮ ሰባት አስራ ሁለት እሺ
አስራ አራት ሰማንያ አስራ አራት ሰማንያ አስራ አራት ዘጠኝ ሀያ ሰባት አስራ አራት ዘጠኝ ሀያ ሰባት እሺ የመንገደኛ ስም ማን ነው?
ሜሮን ይበልጣል።
እሺ አንዴ check አድርጌ ልንገረው፣ ትንሽ ጠብቁኛል።
እሺ
ቡና በስፋ ነው ማን ማን ነው የሚጠጣ?
እሺ ይቅርታ መስመር ላይ ያስቆየሁት።
ችግር የለውም።
እሺ check አድርጌ መልሼ እደውልዎታለሁ። እሺ ትንሽ ጠብቁኝ፣ እሺ እደውላለሁ። አሁን መስመሩን ያቋርጡት፣ እደውልዎታለሁ።
እሺ እሺ